Hello ሰላም ጤና ይስጥልኝ። በስፔስ ከራና እባክዎ ልርዶ
withdrawal አድርጌ ነበረ ግን በጣም ቆየ።
አ ይቅርታ ዊዝድሮዋል ዊዝድሮዋል አልኬ ነበረ ግን በጣም ቆየ።
ቆየብኝ።
አዎ በጣም ቆየ።
ምንድን ነው የሚለው? processing ነው ወይስ confirmation የሚፈልግ transaction ነው?
confirmation የሚፈልግ transaction ነው ምስል
ይሄ ነው ቁጥሩ?
አዎ በዚህ ቁጥር
ይቅርታ ደንበኛችን፣ ትንሽ ድምፅህን ከፍ ታደርግልኛለህ? የተሰማኝ በዚህ አይደለም።
ቁጥር ነው።
እሺ ስንት ብር ነበረ?
አምስት ሺህ አምስት ሺህ ብር confirmation አይደለም የሚፈልገው። እሺ ወጪ ይሆናል ከቤት ቤት account ቻፓ ላይ ትላንትና withdraw የተደረጉ ብዙ transaction ኦች ስላሉ ነው። ለዛ ነው እና ጠብቅና እ፣ ይገባልሃል። እሺ እስከ መቼ ነው? የምጠ- እስከ ስንት ሰዓት ነው የምጠብቀው?
ይሄ ለአንተ ብቻ አይደለም ደንበኛችን፣ ብዙ ደንበኛ ነው still process ላይ ሆነበት ወይም ደግሞ ሂደት ላይ ሆኖ እየጠበቀ ያለው approve እስኪያደርጉልህ ጠብቅና